ጤና ይስጥልን።
ሰላም ጤና ይስጥልኝ።
ከቪዲዮ የጥሪ ማዕከል ነበር የምንደውለው ደንበኛችን።
አዎ
እሺ፣ ጉሊት ማርያም ማዞሪያ ብለውን ነበር። ጉሊት ማርያም ማዞሪያ የት አካባቢ ነው ያለው? አዲስ አበባ ነው።
አዎ አዎ አዲስ አበባ የት ሰፈር?
ቡልቡላ ቡልቡላ።
አዎ እሺ፣ እሺ ደንበኛችን ይሄን ለምን ጠይቅ ነበር። እናመሰግናለን። መልካም ቀን።
በጣም እየደፋ ሚዝ ላክ የሚላክ ሰው የለም ሚዝ የሚያስርልኝ አይ አሁን መዝግበን ያስተላለፍንለውት ነው። አድራሻውን ለምን ጠይቅ ነው የደወልንለውት። እሺ ደንበኛችን ይሄን ለምን ጠይቅ ነበር። እናመሰግናለን። መልካም ቀን።
እሺ